በቀደም አዝዤ ዛሬ ይመጣል ከልጆች ጋር አዛ ልጆች ያቀብሉኝ።
Hello ጤና ይስጥልኝ።
እንዴት ነሽ?
ሰላም
አለው እምልሽ ትላንትና order አድርጌ ነበረ ለዛሬ ፈልገነው ነበር እቃውን እስካሁን አልተደወለልንም። ምንድን ነው?
በሂዊ ነው አሁን በደወሉልኝ ነው።
አዎ አዎ
እሺ የ driver ስልክ ልንገሮት። የት ነበር location ኑ?
ፓሪስ ሀምሳ ስምንት ኪዳነ ምሕረት ጸበል ጋር።
እሺ check አድርጌ መልሼ ልደውል። driver ስልክ ነታለሁ።
ትደውያለሽ? ልጠብቅ ወይስ ልደውል?
አይ ደውሎታለሁ።
እሺ ጠብቅሻለሁ።
እሺ